hello
ምኑን ነው?
ወዬ
አሁን ደውዬ ነበር። አቅጣጫ አዎ፣ የት ስንት ጋር ደረስሽ?
ኮሪያ ሆስፒታል ጋር ወጣን።
አ በኮሪያ ሆስፒታል ጋር ሆኖ ይሄ እም።
ወደ ቦሌ ሆምስ የምታስወጣ ቀጭን አስፋልት አለች አይደለ?
አዎ በእሱ ጋር ነው ቀጥታ እየመጣችሁ ይታያችኋል። ነጭ ፎቅ ይሄ ዮናታንን church ለፉት።
እሺ፣ ቆይ አንዴ ሹፌሩን አውሪልኝ።
እሺ እሺ፣ ችግር የለውም። እሺ ይኸው ይሄ ምኑ ጋር ነው ማለት ይሄ ወደ ቦሌ ሆምስ የምታስወጣ ቀጭን አስፋልት አለች አይደል?
አውቀናል። እሺ አ በእሱ ጋር እንደዚህ ቀጥታ እየመጣችሁ አለምነ ጋራዥ እንዳለፋችሁ ይታያችኋል። ነጭ ፎቅ ፍሊንስቶን የሚል okay። እንደ ወንዝ ነገር መንገድ ላይ ያለችበት አካባቢ አዎ ግን ወደዛ በጣም አ- አትደርሱም። አለምነ ጋራዥን አሁን በቦሌውም ስጋ ቀጥታ ይምጡ።
ይኸውልሽ፣ አሁን ያለ ነው እኛ በኮሪያ ሆስፒታል መገንጠያው ጋር ነው።
አዎ ግን ተመልሰን አሁን በዮናታን church በኩል ወረን ስንወርድ አዎ።
የሆነ ጋራጅ አለች በስተ አዎ አዎ ግራ በኩል ትክክል። አዎ። ጋራዡን ትንሽ ል- እንዳለፋችሁ ፍሊንትስቶን የሚል ነጭ ህንጻ አይታዩትም? ነጭ ፎቅ አለ።
እሺ፣ ትንሽ ዞር- ወደዚህ ነው።
ዞር እንመለከት።
ትንሽ ወደዚህ ይምጡ። ይታያቸዋል። ነጭ ፎቅ እሺ፣ እኔ እናት ዮናታንን አመሰግናለሁ።
እለፉትና ይታያቸዋል።
አዎ፣ አለምነ ጋራጅን አልፈነው ነው አዎ ልክ ነው።
ትንሽ እለፉት። አሁንም አለምነ ጋራዥን እልፍ እንዳላችሁ ይታያቸዋል። ሲቲ ካር የሚል አለ አይደለ? ከአለምነ ጋራዥ ወርታች ትንሽ እንደወረዳችሁ
okay፣ ይኖራል። ቆይ እኛ ከቦሌ ነበር የመጣ ነው አልፈነው ወደ ኮሪያ አለፍን።
ኦ ነው እንዴ?
አዎ እንጂ እኮ መሀል ላይ ነበር የነበረው።
አዎ፣ አዎ፣ አሁን ገብቶኛል። እሺ፣ እኔ እናት እሺ እሺ፣ thank you፣ thank you።
ችግር የለውም። እሺ እሺ።